ሄሎ
Hello ሰላም ጤና ይስጥልኝ።
ጤና ይስጥልኝ። ድል ዴሊቨሪ አዎ አዎ
እ አብረን ለመስራት ነበረ። ባለ ሱቅ ነኝና የሱቅ እቃዎች አሏችሁ እንዴ?
ምን ለማድረግ ለመመዝገብ ነው? አብሮ ለመስራት አዎ አዎ።
እሺ link ልላክልዎት መመዝገቢያ።
አ okay። button አይደለም አሁን ያዝኩትኝ እንትን touch አይደለም በ- button ይቻላል።
አዎ ኤስኤምኤስ ነው የምልክልዎት።
ኦኬ እሺ
እሺ
እሺ።